ሂድልኝ ሂድልኝ ሐዘኔ ጭንቀቴ ሂድልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ሂድልኝ ሐዘን ህመሜ ደስታዬ ነው ለኔ ሂድልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ለኔ በቻልኩት ያቅሜን ሞክራለው ማዘኔ ላይ ፈይድ ምን ዋጋ አለው ካልቦዘም እየቻልኩኝ ሰንፌ ባልሆንኩት ለምን ይራቅ እንቅልፌ ይድልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ለኔ ይድልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ለኔ ስጠበቅ ብደሰትም ስሞገስ ካልሆንኩት ባለኝ አላዝንም ሳልደርስ በሆንኩት ባለኝ ልቤ ሲሞላ ሰላም ነኝ እኖራለሁ ለሌላ ሂዱልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ለኔ ሂዱልኝ ሐዘን ጭንቀቴ ደስታዬ ነው ለኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ለኔ በሰላም በአቅሜ ካልተመለሰ አላዝንም ሊረሳ በፈረሰ በራቀ ከእጅ አምልጦ ለወጣ በቁጭት አልኖርም በትዝታ ለሚያሉም ሰለሴን ሳሮ ልሳን ዊል ሻይን ቱማሮ ኖ ሞር ክራይን ሳድ ላይፍ አጌን አል ቢ ስትሮንገር ዳን ማይ ፔን ለሚያሉም ሰለሴን ሳሮ ልሳን ዊል ሻይን ቱማሮ No more crying, sad life again. I'll be stronger than my pain. Chick